ሄሎ
ሄሎ አቤኔዘር አቤት ሀያ አንድ ዘጠና ሶስት ካስተመር ስልክ ላይ ነበር እ ካስተመር ስልክ አነስልኸኝ ነበር አ
አቤኔዘር ነው አይደል አ አ አሁን ደውሎልኛል በቃ እሺ እኔም ልነግርህ እና ብዬ ነው እና ፒኑን ጃምቦር ሴት ነው እና ፒኑንም አስታብት ይዩት
ቴንት ላይ ጻፍ
ጃምቦ ነው የሚለው ቀይሮታል ስለ ቀይ ነገር
እሺ አስጠይቅልሃለሁ ችግር የለውም እሺ